ጤና ይስጥልኝ hello ቪዛ ሚልኪ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጦ? hello hello ጤና ይስጥልኝ።
hello አቤት አይሰማም?
ይሰማል?
እሺ ምን አይነት የጉዞ መረጃ እንስጦ?
እ
ምን አይነት የጉዞ መረጃ እንስጦ?
ምንድን ነው ያልሽው?
ምን እንርዳዎት ደንበኛችን?
በርስቶ በወይኔች ሰማንያ ስምንት አርባ ብዬሽ ደውዬ እየነገረችኝ
ሰማንያ ስምንት አርባ ደውለው ነው
ቀምጠን ደፋው ልበኝ ደውለው
እሺ ምን አይነት የጉዞ መረጃ ፈልገው ነው የደወሉት?
ቆይ ትንሽ ቆይተን እንደውላለን። ቆይ እስኪ አንቺ
እሺ